ይደርልን ይደርልን። hello ሰላም ጤና ይስጥልኝ። እንዴት ነህ? ዛሬ
እንዴት አመሻችሁ?
እግዚአብሔር ይመስገን።
ጀሪ ወታለች እንዴ?
አዎ እራት ወጥተዋል።
ቅድም ደውሎ የላት ነበር።
አዎ ወጥታለች። ምን ነበር?
ምን እንትን ነው? አሁን የደወልኩልሽ ሰመሪ ከቻልኩ ልክልኝ ነበር።
ሰመሪ
ሰው ሰጀራ ነው